ጤና ይስጥልኝ ቻፓ። ሰላም ጤና ይስጥልኝ ነበር።
እኔ ደስ ቤት ሶስት መቶ ብር ብለቼ
እሺ
ወደ ሎድ ትል ብር ነው። ሁለት ጊዜ ሶስት ሶስት መቶ ብር ነው።
ወደ ምን
አብሲኒያ እኔ አካውንቲንግ አልገባም።
እሺ የአቢሲኒ አካውንት ቁጥሮትን ይንገሩኝ።
እሺ ስልሳ አምስት ስልሳ አምስት ሀያ ሶስት እ ሀያ ሶስት ሀያ ሶስት
ዘጠና አንድ ዘጠና አንድ
አርባ ስምንት
አርባ ስምንት ሺ ጠብቁኝ።
እሺ
ሶስት መቶ ብር አይደል?
አ ሶስት መቶ ብር ሁለት ጊዜ
okay አንደኛው ነው እኛ ጋር የመጣው አንደኛው አንደኛ
አዎ፣ አንደኛው ብቻ ነው የመጣው እኛ ጋር እሺ
አንድ እሱ ደግሞ ትንሽ ይጠብቁ እየተሰራ ስለሆነ እሺ፣ ገቢ ደረሰ።
እሺ አንደኛ ገብቷል።
አይ- አይ አልገባም፣ ወደ እኛ አልመጣም። እሱ ከቤስት ቤት ይጠይቁ። ከቤስት ቤት ነው አይደል የጠየቁት?
እ
አንደኛው ወደ እኛ ስላልመጣ approve ያርጉልኝ ይበሏቸው፣ ይደውሉና ቤስት ቤት ጋር አንደኛው ሶስት መቶ ብር ግን ወደ እኛ ስለመጣ ትንሽ ይጠብቁ፣ ገቢ ይደረግ።
እሺ
እሺ መልካም ቀን።
ያ ያ እሺ